አረግ hello
hello ጤና ይስጥልን። ከስልክ ነበር የምንደውሉት። ምቅ hello ወዬ ይሰማል።
አቤት ከ ChipChip ነበር የምንለው።
እ እ እ ከ ChipChip Chip።
እሺ ምን ነበር okay order አድርገው ነበር አይደለ? ድንች እ እ ድንች order አድርገውን ነበረ
አ
አድርገው ነበር።
እንጃ የመቼ ነው
okay እዚህ ጋር ነገ የሚደርስ ድንች አለ order የተደረገ በጽዮን ነው። ጽዮን ያውቋታል?
እሺ ጽዮን መቅድና መቅደስ የሚል ተክሌም አለ ተክሌም አለ አያውቋቸውም?
ተክሌ እም
አይ አላውቅም ተክሌ
okay እሺ 0905 73 10 08 ይሄ የእርሶ ቁጥር ነው?
አ የእርሶ ቁጥር ነው?
የኔ ነው እሱ
እኮ አዘዋል እኮ ታዲያ አጠቃላይ አምስት KG ድንች አዘው ነበረ።
እኔ እንጃ ማን ማን እንደሆነ አላወቅኩት okay እሺ እሺ በቃ መልካም ነው። እሺ
እሺ እሺ